ሄሎ ሰላም ነኝ
ሰላምዬ እንዴት ነሽ?
አለው እንዴት ነህ?
ደህና ነሽ? ናፍቀሽኛል። ስሚ እባክሽ ይኸውልሽ፣ ስሚማ እ ኦርደር ነምበር ሀያ ስድስት ዜሮ አንድ ቅድም ነው የተናገርኩት። እስካሁን ኮንፍሊክት አልተባለልኝም። ተስተካክል።
ይማረን በል ማርያምን ማነህ?
ይትባረክ፣ ደምስ ይትባረክ።
ግሽ ይበዛኝ።
መንፈስ ነው ስሜ፣ በቅጽል ስሜ መንፈስ ነኝ። እሺ አለው።
እሺ እሺ እሺ ሰላም አባ